હેલો હાલો હાલો હેલો
હેલો
આવે
હેલો
આવે છે શેમાં
હેલો
હવે શેમાં શેમાં
ሄሎ ሄሎ ሰላም ጤና ይስጥልኝ። እንዴት አደርክ?
ሰላም ነው ሰላም ነው አለን እግዚአብሔር ይመስገን። ያለፈውም ስልክ ነው አዎ አዎ ከ STEM for Kids ነበር የምደውልልህ።
እሺ
አስታወስከው? የልጆች computer programming training ስልክን አስቀምጠህልን ነበር ለተጨማሪ መረጃ።
እሺ እሺ
እሺ ከዚህ በፊት መረጃው ነበረ ወይስ ያለው ነገር ትንሽ ላብራራልህ?
አዎ እንደ እንዴት እርግጠኛ ሁኜ ማረጋገጦችን ስለማውቁ ያላውቁ እኮ ነው።
እ ምን አልከኝ?
እሺ አብራር- አብራርልኝ።
እሺ እኛ STEM for Kids እንባላለን። የአሜሪካን franchise company ነው የሚሰጠው እሺ።
የ computer programming training ለልጆች ማለትም ከአራት አመት እስከ አስራ እሺ።
ሰባት አመት ላሉ ልጆች ነው ፕሮግራም የሚሰጠው።
እሺ እ እኛ አሁን ላይ እየሰጠን ያለ ነው አዲስ አበባ፣ መቀሌና ጅጅጋ ነው።
እሺ
እ አዲስ አበባ አራት branch ኦች አሉን። ሰሚት አካባቢ አለ፣ ብስራተ ገብርኤል እሺ።
አለ፣ አምስት እሺ።
ዩኒቨርሲቲ፣ ለቡ ቫርኔሮ እና ቦሌ አካባቢ አለን።
ከ- ከስንት አመት ነው ያልሽ?
ከአ- ከአራት አመት ልጅ ጀምሮ እስከ አስራ ሰባት አመት የስንት አመት ልጅ እናንተ ለማስመዝገብ አስቤ ነበር?
አራት አመት እስከ አስራ ሰባት አስራ ሰባት አመት አዎ።
እም፣ እሺ።
የት አካባቢ ነህ አንተ?
እኔ መሆኒ ነኝ ራያ እ?
መሆኒ በመቀለ ትግራይ ነኝ ትግራይ ነኝ።
መቀሌ። እኛ አሁን መቀሌ ነን ያለ ነው። መቀሌ ይመችሃል?
እሺ። እና የት አካባቢ ነው አድራሻሽ?
እ አሁን ላይ እም፣ ትንሽ እያስተካከልን ያለ ነው። እዛ ነው የምንሰጠው።
እሺ።
እም፣ ያ አሁን ላይ እየሰጠን ያለን የ weekend class ነው። አንዱን ቅዳሜ ወይ አንዱን እሑድ ነው እየሰጠን ያለን ነው። ያ ከሰኞ እስከ ዓርብ የትምህርት ጊዜ ስለሆነ እናንተ በሚመቻችሁ መሰረት ወይ አንዱን ቅዳሜ ወይ አንዱን እሑድ ነው ፕሮግራሙ የሚሰጠው።
ቅዳሜና እሑድ።
አዎ
አድራሻሽ የት ነው?
እ፣ እስቲ እም፣ ላሸጋግርህ፣ ባልደረባዬ ያወራሃል። አንተ የት አካባቢ ነህ?
እኔ መሆኒ ነኝ እ መሆኒ መሆኒ
መሆን
መሆኒ መሆኒ ራያ
ራያ። ኦ፣ እሺ እ፣ እሺ አባት መልሼ እደውልልሃለሁ።
Yes.
አመሰግናለሁ። መልካም